ዮሐንስን ያጠምቅ ዮሐንስን ያጠምቅ በሄኖን በሄኖን በሄኖን በሄኖን በማዕዶተ ዮርዳኖስ በሄኖን በሄኖን በሄኖን በሄኖን በማዕዶተ ዮርዳኖስ ዮሐንስ ያስተምር ያጠምቅ በጫካ በሜዳ ያጠምቅ ግመል ጸጉር ለብሶ ያጠምቅ ሆኖ ምድረ በዳ ያጠምቅ ዮሐንስኒ ያጠምቅ ዮሐንስኒ ያጠምቅ በሄኖን በሄኖን በሄኖን በሄኖን በማዕዶተ ዮርዳኖስ አምላኩን የሚወድ ያጠምቅ ብዙ ሰው እያለ ያጠምቅ ጌታውን ለማጥመቅ ያጠምቅ ዮሐንስ ታደለ ያጠምቅ ዮሐንስኒ ያጠምቅ ዮሐንስኒ ያጠምቅ በሄኖን በሄኖን በሄኖን በሄኖን በማዕዶተ ዮርዳኖስ በሄኖን በሄኖን በሄኖን በሄኖን በማዕዶተ
ዮርዳኖስ ከኃጢአት ተለዩ ያጠምቅ በውሃ ተጠመቁ ያጠምቅ መንግሥተ ሰማያት ያጠምቅ እንዳለች ይወቁ ያጠምቅ ዮሐንስኒ ያጠምቅ ዮሐንስኒ ያጠምቅ በሄኖን በሄኖን በሄኖን በሄኖን በማዕዶተ ዮርዳኖስ በሄኖን በሄኖን በሄኖን በሄኖን በማዕዶተ ዮርዳኖስ